ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ሄሎ
ሰላም እንዴት ነሽ?
ሰላም ከ ChipChip ነበር የምደውልዎት።
አዎ order አድርገው ያልመጣ አይተም ነበሩት?
አዎ ምን ነበር ይቅርታ?
ስኳር
ስኳር።
አዎ ነገ መቀበል ይችላሉ?
ወሎ ሰፈር
እሺ ነገ መቀበል ይችላሉ አይደለ?
አዎ ወሎ ሰፈር ከሆነ ነው መቀበል የምችል።
እኮ እሺ በወሎ ሰፈር እሺ እሺ ነገ ይመጣል እናመሰግናለን። እሺ መልካም ምሽት